hello ጤና ይስጥልን ቤተሰብ
ቲኬት ተመላሽ አለቀ አለቀቀልኝ።
እሺ ንገረኝ cashier code
አስር እሺ
ሀምሳ አምስት እህ
ሀያ ሰባት እሺ አርባ ዘጠኝ
እሺ አሁን ሀያ ሶስት ብር ገብቶልሃል እሺ
እሺ ኮፒ ስለሆነ እስኪ ሁሉንም check አድርግልኝ። ኮፒ ነው እህ ኮፒ ስለሆነ እሺ ሁሉም ይለ- ሁሉም ይለቅልኛላ።
አይ ይሄኛው ማለት ኮፒ ስትል ጨዋታዎቹ ይለቅልኛል ነው መሰለኝ
አዎ ተመላሽ አለቀቀም። ኮ- ኮፒ ቲኬት ነው።
አሁን ለቋ አሁን ለቋል እሺ እሺ እሺ እስኪ check መልካም ላድርግ።
ቀን መልካም ቀን ስለደወልክ እናመሰግናለን ወንድሜ እሺ አመሰግናለሁ። ለቋል እያለች አይደል እንዴ?